ጤና ይስጥልኝ።
አቤት አቶ ዮሐንስ አዎ ደማያችን አሁን ደውለውልን ነበር። ከአሪፍ ቤት ነው ደውለው።
እሺ እሺ ደማያችን ስልክ ቁጥር ያዙ ብዬሽ ነበር screenshot የሚልኩበት።
እሺ በዚህ ልላክ ዜሮ ዘጠኝ እሺ እንትን- ስልክ እኔ ልንገሩት።
እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና አስራ ሁለት ሶስት ሀያ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ከታች ስሞትና ስልኮትን ጽፈው ይላኩልን ደማያችን።
እሺ እሺ እሺ ሌላ የምረዳውት ነገር ይኖራል?
ሌላ የለም እሺ ለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ አስቀምጡ። መልካም ቀን።
እሺ